አቤት አለ አንተን ሳይክሌ አጋጣሚ በላሽቶብኝ ነበረ።
እሺ ሄሎ እና ኦርላንዶ ወይ ታውልኝ ነበረ እየሰማሁህ ነው።
ሀምሳ ሶስት ሰማንያ
እና እንዴት አልክ ነው?
አዎ ይውጣልኝ አሁን ለሙሉ ይውጣ በቃ። እና ሀምሳ ደግሞ ሶስት እንትን ሰማንያ አንዱ ዘገይ ግን ነው።
እስካሁን- እ? ሰዓት ነው ከገቢ ዩኒቲ ጋር እንትን ኮ- ኮተይ ነበር። ሄሎ ምን አልከኝ? ሄሎ ድምጽ ጋ- በጣም ገብቼ ተነስቶ እየተቆራረጠ ኮተቤን ነው የሚሄደው።
የሚሰማኝ።
ሄሎ እሺ ጠይቅልህ። ለማንኛውም ሄሎ እየሰማሁህ ነው።
አዎ፣ በጣም እና ድምጽ ይቀጥልኝ።
ሀምሳ ሁለትን ስልሳ አንድ እስኪ complete በይልኝ።
ቆይ አንዴ ማን ነው ስምህ? ሀምሳ ሁለት ስልሳ አዎ ሀምሳ ሁለት ስልሳ አንድ እ?
comp- እ፣ ብዬዋለሁ ግን እ፣ እዚህ ጋር ቆጥሯል ግን እ፣ ዋናው እዚህ ፊት ለፊት አለ። አሁን ድጋሚ ሊቆርጥ
እሺ ማን ነው ስምህ?
ሳሙኤል እ? ሳሙኤል ሳሙኤል።
ኮምፕሊት እልልሃለሁ። ይሄንን እሺ፣ ግን ገና ዲስፓች ልጠይቅልህ። ቆይ አንዴ ጠብ እንዴ አዎ እሺ፣ ግን የሚሆን ነገር አይደለም። እ፣ ካቴና ሁኔታ እሺ ልጠይቅልህ። አንዴ እሺ፣ ብትመር ላይ እጠብቅሻለሁ። መስመር ላይ እጠብቅሻለሁ። ሌላ አይሰካም። አይ እንትን ነው ሰዓት ከሄደ ያው እንደ ደቂቃው ከሄደ ግዴታ ነው። ይሄዳል። አዎ
በምን ያህል ደቂቃ ነው የምትገደል?
አርባ አራት ደቂቃ የትኛውም site አዎ የትኛውም ይሁን አርባ አራት ደቂቃ አሁን አለፈበት።
ግን እኛ ደግሞ ያው ስድስት ስድስት ኪሎ ሜትር ነው የሚሄደው የምንሄደው ከዛ በላይ የሚሄድ በምን site?
አዎ የዚህ ደግሞ በጣም ረጅም ነው ከስድስት ኪሎ ሜትር በላይ ነው።
ይሄ አዎ ያኛው እዛ ላይ አይደለም ያለው።
አይቺ አረ ዳገቱ አረ ካይ ነው አንቺ ድማ ዳገቷማ ዝም ብላለች። ይሄ ዳገ- ዳገት እኮ አይባልም። ከዚህ የከፋ አለ።
እቺን እንዴት እናውጣት ነው ያልኩት። የዚችን ማውጫ ካገኘው እዚህ ጋር የቱ ጋር እንደሚሄድ ሄሎ ሳሚ አቤት አቤት ይወጣልሃልሽ።
በቃ በጣም ጥሩ እሺ እሺ እሺ እ፣ ኮምፕሊት አልችልኝ
ያኛው ሄሎ ቆይ አንዴ ቆይ እ፣ ኮምፕሊት ብዬው ነበር ኮምፕሊት እ፣ ብር ሊቆይ ልበልልህ መሰለኝ አል ልቆ- ቆይ እሺ።
ይሄን ኮምፕሊት እሺ።
ብዬ እልሃለሁ። እሺ?
በጣም ጥሩ እሺ እሺ እሺ
አዎ አዎ እንዴ በቃ አሁን ያለ ስራም ራሱ እንሰራዋለን